you know.
சரி Excellent business, ረዲት ነኝ።
ጆኒ ባለው ዲፖዚት አድርጌ እሺ፣ አሁን አንድ ሰላሳ አርባ ደቂቃ ይሆነዋል። ምንድን ነው በሲቢ ብር ነበር ያስገባሁት።
እሺ፣ ሲቢ ብርን ደወልኩላቸው። አካውንት ላይ ተቆርጧል። አይቼዋለሁ መቆረጡ፣ ግን ምንም ሊገባ አልቻለም። አካውንት ላይ የለም።
እ ዲፖዚት ነው አይደለ?
አዎ።
እሺ፣ ሜሴጅን ትልክልናለህ?
እነሱ ላኩትን።
አዎ
እሺ